ሄሎ ሄሎ ይሰማኛል። እወድሃለሁ።
ረመዳን ነኝ።
እሺ
ጨርሻለሁ እና ኮምፕሊት በይው አስተካክለሽ።
ምን ሆኖብህ ነበረ?
ምግብ ቤት አቆይቶብኝ ቤሽን ነግሬሽ የለ እንዴ? ኦፍ ታይም ገባ ባሪ ስትል
መዳን ኦርደር ነንበሩና ኬት እንደነበረ ንገረኝ።
ቢስና 8499
ከብጄ ስንት?
8499 ሰማንያ አራት ዘጠና ዘጠኝ እሺ አህ እሺ